አንድ ሳምንት ሂሳብ እንዴት እንደሚሰራ ይሄ ነው።
ስለ ሰላም ነው።
እንዴት ነሽ? ብሩክ አረካ ነኝ እና እሺ ብሩክ አረካ ኬቢ አስራ አምስት የሚለውን አይደል አይደል አይደል አዲስ የጫንኩት ሲስተም አለ። አሁን አሁን ገና አሁን የተጫነ አዎ አዲስ ሲስተም አሁን ጭኛ አለው እና እሺ አረካ ቴሌ አስራ አምስት የሚለው ማለት ነው እ
እንደ አረግ ኦዶ ኦዶ ኦዶ ውሻ ሰዓቱ ምንም አይደለም። ናሮቢ አድርጌ ሰዓቱንም አንድ አድርግልኝ
ሰዓቱን እና
እና ኦዱን ደግሞ እንደ አረካ ቴሌ ሶስት አሉ እንደ አራት ሶስት ኦዶቹ የቴሮን የሁሉም ጌም የቴሮን የቴሮን ካይ- ካይሮንም ብቻ
አይ ጎልድ ነው እና የተጫነው ጎልድ ጎልድ ነው እና እንደ አረካ ቴሌ ሶስት የለም እንደ አረካ ቴሌ አንድ አድርግልኝ ኦዶቹ የቴሮችን ሶስትና አንድ ነው። እንደ ሶስትና እንደ አንድ
እንደ ሶስትና እንደ አንድ አረካ ቴሌ አም- አስራ አምስትን አድርግልኝ እሺ እ የውሻ ሳቱ ዴስክቶፕ እና ቲቪ ላይ ይለያል። እሱንም አንድ አድርግልኝ።
ቆይ እስኪ አንዴ አንዴ እሺ፣ ወይ ተስፋን ወይ ዴሪ ካልሰጠናኝ እ? ልካለው ተስፋ ነው። እዚህ ይገው ከተናይ
እሺ።
ከቤት እየገበች ይለው ሌላው ወይ የካይሮን ብቻ ነው ወይስ የውሻውንም ነው?
የውሻው ነው። ጄሪ አለች፣ ጄሪ አለች።
አ- አሉ ሁሉም አዎ።
ጄሪን እስቲ ያገናኝ። እሷ ብዙ ጊዜ እሷን ስለማግኘት
ብሩክ ላገናኘክ
አ ማ ጄሪ ጄሪ የለችም?
አለች ጄ ጄሪ ነው።
ስልክሽ ይሰራል ልላከው አ ልላከው
ምን በል ቀጥ በይ፣ ቀጥ በይ አለ። ግን ከእኔ ጀመሪ። ለእኔ ደግ ባኔ። አይ እንግዲህ ይሄ ነው። ሄላ ሄላ ሄላ ሄላ